ሊሆን ይችላል። ከነዲሹ ሀያ ሶስት ሺ አምስት መቶ ነው የተበደረው።
ሄሎ ሄሎ አቤት ጤና ይስጥልን።
ሰላም ጤና ይስጥልኝ።
እ ሀምሳ አምስት ኢንች ቴሌቪዥን አለ እንዴ?
አይ ይሄ ስኬ ቴክኖሎጂ ነው። የት ብለው ነው የደወሉት? እ?
ቴሌክስ ቴሌክስ ቴሌክስ ቴሌቪዥን
ኢትዮ ቴሌኮም?
አዎ፣ ቴሌክስ ቴሌክስ
አይ አይደለም፣ ይሄ ሌላ ነው። ይሄ ስኬ- ስኬ ቴክኖሎጂ cash register ቦታ ነው የደወላችሁ።
እሱ ደግሞ